ገለል እና ደሞ ገለል እና ደሞ ገለል እምቢኛ ሻፈረኝ ኤርትራ አይረጥሽም ባዳ እምቢኝ ቀይ ባህራችን አይረጥሽም ባዳ የረጎራው አጥንቴ ሳይፈጭ ደሜ ሳይቀዳ ረጎራው ረጎራው ረጎራው ና ደሞ ገለል ና ደሞ ገለል ና ደሞ ገለል በለው በለውና ሳጣው መድረሻ በለው በለውና ሳጣው መድረሻ የረጎራው የሰው ልክ አያውቅም አድሃሪና ውሻ ረጎራ ወረጎራ ወረጎራ ወረጎራ ወረጎራ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏል ገሏል ዝናሩ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏል ገሏል ዝናሩ ጀግና ጀግና ልጅ ጀግና የወለደው ጀግና ጀግና ልጅ ጀግና የወለደው ሚሊሽ ወዛደር የማይበገረው ሚሊሽ ወዛደር የማይበገረው ጀግና ጀግና ልጅ ጫሞ ተኮስታራ ጀግና ጀግና ልጅ ጫሞ ተኮስታራ ተገንጣይ ቡድን አርገው አቧራ ተገንጣይ ቡድን አርገው አቧራ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏ ገሏል ዝናሩ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏ ገሏል ዝናሩ የምስራቁን ድል በሰሜን አሳየው የምስራቁን ድል በሰሜን አሳየው አድሃር ያረብጂ በደም ንገረው አድሃር ያረብጂ በደም ንገረው የሰላም ጥሪ ለማይቀበለው የሰላምን ጥሪ ለማይቀበለው ለሰሜን ተገንጣይ ወኔን አሳየው ለሰሜን ተገንጣይ ወኔን አሳየው ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏል ገሏል ዝናሩ ጎሏል ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገሏል ገሏል ዝናሩ ጎሏል መከተፍ ሁሌ ተጋዳይ ሌት ቀን ማታ ሁሌ ተጋዳይ ሌት ቀን ማታ የቀይ ሰራዊት ያገር መከተፍ የቀይ ሰራዊት ያገር መከተፍ ሁሌ ተጋዳይ ሌት ቀን ማታ ሁሌ ተጋዳይ ሌት ቀን ማታ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ጉሮ ገዳይ ገድሏል ገድሏል ዝናሩ ጀግና ጀግና ልጅ አሞተ ኮስታራ ጀግና ጀግና ልጅ አሞተ ኮስታራ ተገንጣይ ቡድንን አርገው አቧራ ተገንጣይ ቡድንን አርገው አቧራ የሰላም ጥሪ ለማይቀበለው የሰላምን ጥሪ ለማይቀበለው ለሰሜን ተገንጣይ ወኔን አሳየው ለሰሜን ተገንጣይ ወኔን አሳየው